hello ጤና ይስጥልኝ ዲስትሪክት
ጤና ይስጥልኝ ዲስትሪክት አብሮ ይስጥልን።
ብር ትናንትና ከዲስትሪክት ወደ ቴሌ ብር ልኬ ነበር፣ አልደረሰም።
አሁን በደወልክበት ቁጥር ነው?
አዎ
እሺ መጨረሻው ሀያ ነው አይደለ?
አዎ ስንት ብር ነበር?
ሰባትና ሁለት
በስንት ነበር ቀኑ? ቀኑ
ትላንት ቀን ስል ትናንትና
አዎ ከዚህ በፊትም ስምንት መቶ ብር ያልገባ ብር ያልደረሰኝ ብር አለ ሶስት አምስት መቶ እና ስምንት መቶ ሁለት አሁን በደወልክበት ቁጥር የለም። ትናንት የተደረገ የለም ውዝድሮ
እ ትናንት withdraw የተደረገ የለም። አሁን በደወልክበት ቁጥር ሌላ አለ ቁጥር
ሌላ የለኝም።
ሌላ ቤስት ቤት ቁጥር ከሌለ በዚህ ትናንት የተደረገ የለም። በሀያ ሶስት ግን አንድ ሺ እና ሶስት ሺ ሶስት ሺ አድርገሃል።
አዎ በሀያ ሶስት እሱን ነው
አዎ እሺ ትናንትና ስላልከኝ ነው። በሀያ ሶስት አለ hello
አሴ
አዎ withdraw ያረከው በሀያ ሶስት ነው። በሀያ ሶስት አስራ አንድ አሁን አስራ ሁለት ነው። ስለዚህ ከ ከአንድ ወር በፊት ማለት ነው አዎ withdraw ያረከው እንጂ ትናንትና የለም withdraw የተደረገ። የትናንትና የለም።
hello
hello
ወላስኝ አየር ላይ የቀረ ብር ነው እኮ ያለው።
አዎ ግን አንተ እንዳልከው የትናንትና የለም ነው ምልህ።
የሶስትና
የሀያ ሶስት እኮ ሶስት ሺ ሶስት ሺ አድርገሃል፣ ገብቶልሃል። እ አንድ ሺ የሚያደረግከው ገብቶልሃል። የትኛውን ያልገባልህ?
ስምንት መቶ ብርና ሁለት የስምንትና አንድ አምስት
ስምንት መቶ ብር withdraw የተደረገ መቼ ነው ስምንት ቀኑ?
መቶ ሁለቴ
መቼ ነው ቀኑ?
ቀኑን ላውጣና ልደውል አዎ ቀኑን ንገረኝ። በቀኑ ስለሆነ check ማድረግልህ ቀኑን ንገረኝ።